ሄሎ ሄሎ እንዴት ይስጥልን።
አብሮ ይስጥልን።
አለ ምን ልብደው
አገልግሎት ልንጀምር ነው። ምን ምን ቁጥር እንካ?
እሺ ኮከብ ዘጠኝ ሰማንያ አምስት ይመስላል ብለው ደውለው
ኮከብ ዘጠኝ ዘጠኝ ሰማንያ አምስት ሰማንያ አምስት
ኮከብ ዘ- ኮከብ ዘጠኝ ሰማንያ አምስት ነው።
መሰላል ብለው ይደውላሉ። ከዛ ሶስት ቁጥር ላይ ለመጫወት የሚል አለ። ጥያቄና መልስ የእድል ጨዋታ አለ። መጫወት ይችላሉ።
እሺ እሺ መልካም እድል ይሁን።
አብርንልን ለሁላችንም እሺ